hello ወዬ ሰላም፣ ከአዲስ አውሲስ ነው በድጋሚ እሺ፣ ደወልኩ።
ችግር ኦኬ የለውም።
ከቀጭኔ ተነሳሽ መሰለኝ አይደል?
እህ እ?
ቀጭኔ ተነሳሽ።
አዎ፣ ሎ ነው ወደ ቦሌ ሄደው okay ምን ያህል ደቂቃ ይፈጅብሻል ቦሌ ለመድረስ?
አሁን አንድ ምን እዛ አካባቢ ነው ያለው ቦሌ ማለት መስቀል አወር ደንበል ጋር okay ይቻላል፣ ያው ነው ለውጥ የለውም።
በቃ እደውልልሃለሁ እሺ፣ ቀደም ብለሽ
እኮ በ- በቴሌግራም text ላድርግልህ ሳይሆን አሁን በባለ ቤት ስልክ ደውዬልሽ ነበር።
okay አሁን missed call የመጣው አዎ፣ በሱ እ?
በሱ በቃ ስልክ ደውልልህ ደውዬልሽ እሺ ቻው ቻው።